የሚሰራ ማርያምን
ሄሎ ወይ ሄሎ ቶሎ አመጣህ ወይ- አይደለ?
አምጥቶልኛል። ግን አሁን እንደዛ ሞክሮ በራሴ ጊዜ ያመጣልኛል እንደዚህ።
አዎ አዎ እስቲ ያየው ካጥፍተህ ሞክረውና እንትን በለኝ።
እሺ ልውጣና ከእንደገና ልግባ። እንዴት ነው አማን ነው? አለ እሺ እያየሽኝ ልግባ። እሺ እናስቸግራለን ኧረ ማንም የለም።
አለ እሺ
so እንጃ- Janua- January ላይ ነው እየሞከርክ ያለው ሰው
January ላይ ነው እየሞከርክ ያለው?
አዎ ያው አንደኛ ወር ይልሃል። መሀለኛው አንደኛ ወር ቀን ሰላሳ አንድ ይልሃል። አስራ ሁለተኛ ሰላሳ- ወር ቀን ሰላሳ አንድ ነው መሆን ያለበት። ይቺኛዋን ከላይ ያለችዋን ቀስቷን ንካት። ይቺን ይቺን። አዎ ከዛ ሰላሳ አንድ ላይ ንካው።
እሺ ከዛ እዚህኛው ከዛ ላይ እዚህ ጋር ደግሞ ደግሞ አዎ አንድ እዚህ ጋር አንድ አንድን አዎ ከዛ refresh አድርገው እስኪ።
አረፍ ግን ይኸው አልመጣም።
እሺ እ? እ? ምን አል እ? ምን አልከኝ? ዘግቶት ነው እኮ ድጋሚ ያበራው። እሺ አሁን ሞክረው።
አሁን ልሞክረው። እሺ እ። ቀኑን ወደ ኋላ ሰላሳ አንድ እሺ አየህ፣ አመጣልከው ይኸው አሁን አመጣ።
አዎ፣ በቃ እንደዚህ ቀኑን ይሄ ሁለት ሺህ ሀያ ሶስት መሆኑን አስራ ሁለተኛ ወር መሆኑን ሰላሳ አንድ መሆኑን check check አድርገው። እሺ የኛው most probably ሀያ አራት ላይ ሆኖብክ ነው።
በቃ እሺ ቤቲ አመሰግናለሁ።
እሺ እሺ እሺ እሺ፣ መልካም ቀን።
ቻው።
እሺ እሺ